ያውቅ ፈራ ተባ ቃሌን የያዝኩት ደፍሬ ያንተ አድርገኝ የኔ ይሁን ያላልኩት ልቤን አንድ ነገር እጅግ አሳስሮታል። ካንተ ጎል አይደለም ልቤን ቀን ሰብሮታል። ቢሆንልኝ ብዬ ቢሰፋ የምለው ብዙ ነገር አለ ገናው የምወደው ትናንቴ ዛሬ ላይ አሸነፈኝና እኔም መውደድ አልቻል እምነት ጠፋኝና አንተን እዚህ በመሃል ቤት እኔም ሳላቂ መድኃኒት የእኔም ሳትሆን ወይ የሌላ ጊዜ እንዳይሄድብህ በኋላ አይደለም ልቤን ቀን ሰብሮታል። ጊዜ ሁሉንም ይፈታል ሲሉኝ ሰምቻለሁ። እየሄድኩኝ ይመስላል ግን እኔ ዘቻለሁ። ወቅት ደርሶኝ ባየሁት የኔና የልቤን እርቅ ያንተን ሕይወት ከኔ ጋር በጊዜ እንዳስታርቅ አንተን እዚህ በመሃል ቤት እኔም ሳላገኝ መድኃኒት የእኔም ሳትሆን ወይ የሌላ ጊዜ እንዳይሄድብህ በኋላ